ሰላም ጤና ይስጥልኝ።
ሄሎ
ሄሎ፣
ሰላም ነው።
እግዚአብሔር ይመስገን።
እ፣ ስራ apply ለማድረግ ነበር።
ቪዲዮ ላይ አይተውታል፣ ዩቲዩብ ላይ ተለቀዋል።
አዎ አይተናል።
ዩቲዩብ ላይ ነው ያዩት።
አዎ ዩቱብ እዛው ስር ቪዲዮ እንትን መመ- ቤት
ስራውን apply ማድረጊያ link አለ፣ በዛው ይመዝገቡ።
አለ እዛው ላይ አዎ ከቪዲዮ ስር
አሁን quality ን አድርግልኝ ነው አሁን እያየ
እም?
አይ አሁን እያየ ነው ነበር እና
እህም። ምን ሆነባችሁ
አይ አልመጣም።
እኮ ቪዲዮን እስከ መጨረሻ ካሳያች- ካያችሁት ሊንኩ የቱ ጋር እንደሆነ ያሳያል። እሺ